ሄሎ ጤና ይስጥልኝ ቺፕቺፕ
ሰላም እንዴት ናችሁ?
ሰላም
ቲማቲም እና ድንች አዝዤ ነበረ ከሌሎች product ኦች አረ እና እሺ
ዛሬ ነው final ክፍያ የተከፈለው አምስተኛው ሰው የከፈለው ማለት ነው።
እሺ ሌሎቹ product ኦች መጥተውልኛል። ነገ ነው የሚመጣው ወይስ እንዴት ነው? እሱ አዎ፣ ለመጠየቅ ዛሬ ነበር።
ዛሬ ከሆነ group የሞላው ለነገ ነው ይመጣሉት።
በቃ በ home ነው በ office ነው የሞሉት።
በ home ነው።
home ነው በቃ ለነገ ይመጣሉታል።
እሺ እሺ እሺ እሺ እናመሰግናለን። እሺ መልካም